Hello ጤና ይስጥልኝ።
አቤት አብሮ ስሪ።
My printing shop።
አዎ እሺ ከ WePlus Solution ድርጅት ነበር ምደውልልዎት።
Okay።
እ ከዚህ በፊት WePlus Solution Provider የሚል መተግበሪያችን ላይ አገልግሎቶትን ለመስጠት ተመዝግበው ነበር።
አዎ
እሺ አሁን ላይ ስራ ስለጀመርን ኦንላይን ላይ በመሆን ያለምንም ክፍያ አገልግሎቶትን ለተጠቃሚ መስጠት ይችላሉ
እሺ እሺ እና በተጨማሪም ደግሞ WePlus Solution User የሚል application አለን። ያንን በማውረድ እና በመመዝገብ እዛ ላይ ድርጅቶትን ማየት ይችላሉ። የታክሲ አገልግሎትን ጨምሮ አርባ አራት በላይ ሌሎች አገልግሎቶችንም በዛ application ደግሞ መጠቀም ይችላሉ።
እሺ። እናመሰግናለን።
እሺ እኔም አመሰግናለሁ። መልካም ቀን ይሁንልዎት።
እሺ። አዎ መልካም ነው።
እሺ እሺ።